ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
እሺ፣ ሰላም ማዛ ከቺፕቺፕ ነበር የደወልኩሎት።
ወይ አቤት።
Order አድርጎ ያልመጣሎት እቃ አለ?
አዎ አዎ፣ እሺ ምን ነበር ያልመጣሎት?
ስኳር፣ finger ብስኩት እና ሻይ ቅጠል።
Okay። ስለዚህ ነገ የት ላስልክሎት እነዚህን እቃዎች?
እሺ፣
የት ይላክሎት?
ወሎ ሰፈር።
Okay፣ ወሎ ሰፈር። እሺ ነገ driver ይደውለሎታል። መልካም ምሽት።
እሺ